ሌላው
Hello ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
ሰላም እግዚአብሔር ይመስገን። ስኬት ቴክኖሎጂ ነበር። ምን ለብሳ ምን ስኬት ቴክኖሎጂ cash register ኦ፣ ስኬት አሁን ደውዬላታለሁ በዛኛው ስልክ እሺ፣ ምን ነበረ?
ማሽን እናንተ ጋር ገብቶ ባለፈው ወር በአስራ ሰባት ነበር የገባው እሺ፣ ለ printer printer ተበላሽቶብኛል እና እስካሁን እንግዲህ ምንም መልስ የለም መልስ የለም እስካሁን በፕሪንተር ነው የገባው።
ያው ፕሪንተሩ ተበላሽቷል ይቆራረጣል ሲያወጣ እሺ፣ በዛ ነበር ያስገባት ፕሪንተር ብቻ ነው እድሳትም አንድ ላይም ነው።
አይ ፕሪንተሩ ብቻ ነው እሺ፣ የማሽን ቁጥር ትነግረኛለህ?
እሺ PMA
PMA
ሶስት ዜሮ
እሺ፣ ሶስት ዜሮ መቶ ሰላሳ ሰባት
መቶ ሰላሳ ሰባት ሰላሳ ሰባት እሺ፣ በፕሪንተር ብቻ ነው ብለኸኛል።
ፕሪንተር እንደ start ምነች
ሶስት ዜሮ መቶ ሰላሳ ሰባት ቆየት አስገባ በጣም በአስራ ሰባት ስምንት አስራ ስድስት ነው የገባው
አሁን ቅርብ ጊዜ አዎ ባ- ባለፈው ወር ማለት ነው በአስራ ሰባት
አራተኛ ወር ላይ ነው ማለት ነው።
በፈረንጅ እንግዲህ በፈረንጅ አዎ እንደዛ ማለት ነው በእኛ ግን አስራ ሰባት ስምንተኛ ወር ላይ
በእኛ ስምንተኛ ወር ላይ check አዎ።
አድርጌ ላሳወቀ። በቃ ማን የድርጅታችሁ ስም?
እ፣ ያብጸጋ መድኃኒት መደብር ነው ግን ፍሬዎት ደረጀ በሚል ነው
ማን ፍሬዎት ደረጀ የድጋሚ እስቲ ንገረኝ። TIN number ኣችሁ ነው የንገረኝ።
TIN number ኡ እም
ቆይ TIN number ኡ TIN number ኡ እንኳን እርግጠኛ አይደለሁም ሁለት ሁለት ዜሮ ሀምሳ አንድ ነው የሚጀምረው